አሁንም ልጅ
hello፣ hello፣ አቤት።
እ፣ ይቅርታ ከ ChipChip ነበር የምደውልልዎት።
እሺ፣ እ፣ ቅርብ ሰዓት ደውለውልን ነበር አይደለ?
አዎ፣
አዎ፣ ይቅርታ የዛሬው እ፣ banana ትንሽ ጥራቱ የተስተካከለ ስላልሆነ አልወጣልንም ብለው ነበር እና refund እናደርግልዎት ነበረ ከይቅርታ ጋር።
okay። እ፣ ሌሎች ልጆችንም አካትቼ ነበረ ያዘዝኩት። እንግዲህ አዎ ልክ ነዎት። በጣም ይቅርታ እ፣ ያው ጥራቱ የዛሬው መውጣት ስለማይችል ነው ስላሉን ነው።
በቃ መልሱልኝ።
በቃ እሺ፣ እሺ፣ እናመሰግናለን። መልካም ምሽት።
ቻው።